ጤና ይስጥልኝ። ከአርፍፔ ነው የምደውለው ዳኛችን። ትናንትና ደውለን አርፍፔ ነው የምደውለው።
አሪፍ እሺ።
ትናንት ብሎልን ነበረ የሚፈልጉትን አገልግሎት አግኝተዋል።
ዞ ጌታጌ በርበና እንዳ እሺ አየር ልጆ ነበር ይዘ
ተስተካክሏል ወይስ አሁን ችግሩ እንዳለ ነው?
አሪፍ
እሺ ያንን ለማረጋገጥ ነበረ። መልካም ሊሆንሎት